ጤና ይስጥልኝ ETS ቢሮ ሰላም ጤና ይስጥልኝ። ትኬት ዋጋ check ታደርግልናለህ?
ይቻላል። ከየት ወዴት ነው ማወቅ የፈለጉት?
ከጃፓን ወደ ኒካራጓይ ከጃፓን ወደ ኒካራጓይ
እሺ፣ ጃፓን የት?
እ ጃፓን የት?
እ ቶኪዮ
ጃፓን ቶኪዮ። እሺ፣ እ ወደ ኒካራጓ ነው ያሉኝ? ይቅርታ።
አዎ አዎ፣ በሜክሲኮ ትራንዚት በሜክሲኮ እሺ፣ ለመቼ ነው የፈለጉት?
ከአስር ቀን በኋላ ወይም ለዛ አስር ቀን ከአስር ቀን በኋላ እሺ፣ ዛሬ አስራ ሁለት ነው። ስለዚህ በ
ሀያ ሁለት ሀያ
በሀያ ማለት ከሀያ ጀምሮ አዎ ነው። እሺ፣ መመለሻ እዛ ምን ያህል ጊዜ ነው የሚወስደው?
መመለሻ በሁለት ሳምንት ሁለት ሳምንት።
አዎ
እሺ፣ እሺ ከጃፓን ወደ ኒካራጓ ምንም አይነት flight እያሳየ አይደለም።
የለም flight አዎ
እስቲ እስቲ እሺ እሺ፣ ደውል ነው። አመሰግናለሁ። መልካም thank you
ቀን ግን ከፈለጉ ቀ- ቀይረን ይሉት